ምዕራፍ 16 ቁጥር ክፍል 6 እስመ ሰ ከመ ለ እስመ አምስት ነገር ይሆናል። እርሳቸውም ና፣ ስለ፣ እንኳ፣ እኮ፣ ብያ ናቸው። ና ሲሆን ድለዋኒክሙ ንበሩ እስመ ይታምሩ ጊዜ መጽ ሀዳስ ባለቤት ስለ ሲሆን ሞቱ ለእግዚ እስመ ሞተ አዳም ስብሃት ሎቱ ስንኳ ሲሆን እስመ ሊተሳ ጽንሁኒ ይቅስፉኒ በተነስሆቱኒ ይተሰርየ ሎቱ ኃጢአቱ እስመ ደመ መለኮት ዘለፈቆ ዘለፈቆ እኮ ሲሆን እስመሃሎ እስመ ይሄሉ እስመሃሎ እስመ ትሄሉ ይላል። በያ ሲሆን እመን ሀበን እመን ሀበን በዘን እንዘን ይዞ ይገባል። እመን ሀበን በዘን እንዘን ይዞ ይገባል። እስመ አእመርከኒ መነንከኒ ብታውቀኝ ብያ እናቅኸኝ እስመ ሀበ አፍቀርከኒ አክበርከኒ ከወደድኸኝ ዘንድ ብያ አከበርኸኝ እስመ በዘመነንከኒ ጸረፍከኒ ስለ ናቅኸኝ ብያ ሰደብኸኝ እስመ እንዘ ተአምረኒ አይደርከኒ አፍአ ስታውቀኝ ብያ ወይም እያወቅኸኝ ብያ በደጅ አሳደርኸኝ በማለቱ የመሰለውን ሁሉ ያሳያል። ተፈጸመ የእስመ አገባብ ለአምስት ነገር ሰ አምስት ነገር ይሆናል። እርሳቸውም ና፣ ግን፣ ሳ፣ ሶ፣ ማ ናቸው። ና ሲሆን ና፣ ግን፣ ሳ፣ ስ፣ ማ ናቸው። ና ሲሆን ይበልዓ እክለ ገብረ መንፈስ ቅዱስ ይትረፍሰ በሊአ እክል ይነበረ ምስለ አቡሁ ወእሙ እምድኅረ ሰለስቱ አዝማን ግን ሲሆን ይመሃረ ይሁዳ ወንጌለ ሐዋርያትሰ በእንተ ዘኢኮኑ ከማሁ መሃሩ ሳ ሲሆን ይቤሉ ለዘይቤሉ መፁ ላይካኒሁ ለንጉሥ ውእቱሰ ተርፈኑ ወይቤሎ ጥቀ ውእቱ ስዩመ ዚአሁ ጥቀ ይመጻ ስ ሲሆን አንተ ትረክብ ነዋየ አንሰ ይረክብ ነዋየ ማ ሲሆን እመይጸገብኩ ህብስተ እንዛሃሎኩ በሀገረ ባዕዳን ዘረሃብ እሰ ረሃብ ምንተ ይብለኒ ዘሀገሬ ረሃብ በማለቱ የመሰለን ሁሉ ያሳያል። ሰና ሲ ሲሆን ክፍሉ የአብይ አገባብ ነው። ግን ሲሆን የደቂቃ አገባብ ነው። ሳ ስማ ሲሆን የንዑስ አገባብ ነው። ተፈጸመ የሰ አገባብ ከመ አምስት ነገር ይሆናል። እርሳቸውም እንደ ዘንድ ውጥን ይመስል ሲ ናቸው። እንደ ሲሆን መኑ አይድአከ ከመዕራቀከ አንተ በከመ ነገሩን አህበዊነ ዘንድ ሲሆን መኑ ውእቱ እግዚኦ ከመእ መንቦቱ ውጥን ሲሆን አገቱኒ ከመንህብ መዓረ ይመስል ሲሆን ዘንድ እንተን በር ከፋች ይዞ ይገባል። ይህም ከመዘአብላአኒ ያዝዘኒ ያበላኝ ይመስል ያዘኛል። ከመእንተ መብረቅ መብረቅ የሚመስል በማለቱ የመሰለውን ሁሉ ያሳያል። ከመዘአብላአኒ ያዝዘኒ ያበላኝ ይመስል ያዘኛል። ከመንተ መብረቅ መብረቅ የሚመስል በማለቱ የመሰለውን ሁሉ ያሳያል። ሲ ሲሆን ከመከመ ይቀርብ አመቲሁ አእምረከ ወከመከመ ይበጽሕ ጊዜሁ እሌብወከ በማለቱ ይታያል። ከዚህ የቀረ ደግሞ እንዲህ እንደ እንድ ምጸት መከታ ንብብር ይሆናል። በምዕራፍ 3 ከቁጥር 2 እስከ 32 ተፈጸመ የከመ አገባብ ለአምስት ነገር ይሆናል። እርሳቸውም አቀብሎ ሸሽ የወደ ን በቁም ቀሪ ናቸው። ክፍሉ ለ የደቂቃ አገባብ ነው። አቀብሎ ሸሽ ወይም አዳማቂ ሲሆን ይቤ እግዚአብሔር ለይኩን ብርሃን ክፍለ ቆናጽል ለይኩኑ ለትቅረብ ስእለቴ አቤከ እግዚኦ የሲሆን ነዋዩ ሎቱ ነዋይከ ለከ ወደ ሲሆን ተመይጠ ለብሔረ ግብፅ ን ሲሆን አንገሶ ለዳዊት ሴሞ ለጴጥሮስ በቁም ቀሪ ሲሆን ለሲመት ታርየ ለሕግ ቀና ለአምላክ ተቀንየ በማለቱ የመሰለውን ሁሉ ያሳያል። በደጊመ ቃል ለእየ ይሆናል። ተፈጸመ የለ አገባብ